Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮሽ ጥልን ዶንኪ ቲዩብ ነው መለልታዎች
ዩቲዩብ ላይ ስራ ለምትፈልጉ መቶ ሰው ምናምን የሚል አይቼ ነበረ እናቴ።
እሺ፣ እዛ ላይ ማስታወቂያውን ያዩበት ዩቲዩብ ላይ እዛ link apply ያደርጉ description ላይ link አለ።
link አለው።
አዎ ዶንኪ ቲዩብ ላይ ነው አደለ ያዩት።
አዎ በቃ እዛው ቪዲዮ ያለበት ላይ description ላይ ለመመዝገብ ይሄን link ይከተሉ የሚላለ በዛ link መሰረት ተመዝገቡ።
እሺ፣ አመሰግናለሁ።
እናመሰግናለን። እሺ